ጤና ይስጥልኝ። አሪፍ ፔም ማለት የበኮም ለርዳውት
ከማሞት ኪችን ነበር ምደውሉ።
እሺ
ሀሪፍ ከአዲስ አዲስ ሲስተም አፕዴት አድርጋችኋል መሰለኝ። ዋየርለስ እንትን ካርድለስ
አዎ፣ ዋሌትም መጠቀም እንዲችል ነው። እሺ
እሱ እንትን ካለ በኋላ በጣም እንትን እያለ ነው፣ busy የሆነ ነው።
አንዴ transaction ካዘዙት በኋላ loading እያደረገ ይቆያል።
ለማዘዝም ለመግባትም በጣም loading እያደረገ ይቆያል።
ምን አለኝ? ድምፆት ይቆራረጣል። ይቅርታ።
አዎ loading እያደረገ በጣም ይቆያል።
እሺ አንድ ጊዜ ብቻ ነው ያጋጠማችሁ ወይስ በተደጋጋሚ ነው?
በተደጋጋሚ ነው። ይህ ሁለት ቀን በተደጋጋሚ
connection ኡን check አድርገውታል።
ያው ተለያየ ቦታ ቀያየራችሁ?
ቦ- ቦታ እዛው አንድ አካባቢ ነዋ። ከምንሰራበት ቦታ እየተቀያየረ ሞከረ ነዋ። ለሌላ ሌላ customer ስንሰጥ እየተቀያየረ በ customer እጅ ነው እንትን የሚለው።
እሺ ለ wallet ኡ ብቻ ነው እንደዚህ ሲሆኑ የሚያስቸግረው ወይስ ካርድም ላይ ነው?
ለካርድም ለካርድም ለካርድ ጭምር ነው።
እም እም።
እሺ restart አድርጋችሁ ሞክራችሁት ነበር?
restart አድርገን ሞክ አልሞክር ነው
እስኪ ምናልባት restart አድርገው ይሞክሩትና ለካርድ ሲሆን ዋይፋዩ ሁሌ መጥፋት አለበት እና key download ኡም ለሁለቱም transaction ደግሞ ሲሆን key download ኡ እንደ download እንደሆነ በትክክል እርግጠኛ የሆኑ መጀመሪያ ከ transaction ኡ በፊት
download ምኑ ምኑ download እንደሆነ
key download አሁን እርስዎ የሚጠቀሙበት update በሆነው ነው አይደለ? wallet በሚሰራው አ እሱ በራሱ ጊዜ download ያደርጋል። key download ግን ምናልባት ደግሞ check ማድረግም ከፈለጉ ይሰማውታል ለመኛል አ እየሰማሁ ነው እየሰማሁ ነው።
እሺ ያንንም check ማድረግ ከፈለጉ ደግሞ exchange key የሚል አለ። እዛ ውስጥ okay።
ገብተው key download የምትላለች እሷን ይንኳትና successful እስክትል ይጠብቁ።
setting ላይ ነው ነስ ራሱ እንትን በመጀመሪያ ውስጥ ላይ transaction የሚለውን ይነኩትና
transaction እሺ
እዛ ላይ የሚያሳዩት list ላይ key exchange የሚል አለ።
እም፣ እሺ እሺ ሌላ
መስመር ላይ ነው ሰማኛል።
አዎ አዎ እሺ አገኙት።
አዎ
key exchange የምትለዋን ይክፈቷትና key download የሚል አለ አይደል?
እሺ
እሷን ይጫኗት።
እሺ success እስክትል ድረስ ልጠብቅ
አዎ አሁን ይጠብቋት successful እስክትል።
እሺ እሺ
አሁን successful ብሏል።
አዎ
እሺ አሁን ምናልባት እንደዛ አይነት transaction ሞክሩበትና እምቢ የሚል ከሆነ restart አድርገው አንድ ዙር ይሞክሩት። አሁንም ካልተስተካከለ መልሰው ደውለው ያሳውቁን።
እሺ እሺ አመሰግናለሁ እኛም እናመሰግናለን። ከየትኛው branch ነው ግማማስ ኪችን?
አድዋ
እሺ ያምኛችን ስምዎትን ይንገሩኝ። እርስዎን ምስጋና ታከለ
ማን አሉኝ?
ታከለ
ቅርታ ድምፆት ይቆራረጣል።
ምስጋናው ምስጋናው ታከለ ምስጋናው ታከለ። እሺ እናመሰግናለን ስለደወሉ። ማንኛውም እርዳታ ከፈለጉ ዘጠና ሶስት ዘጠና አምስት ላይ በድጋሚ ደውለው ያሳውቁን።
እሺ መልካም ቀን ይሁንልዎት።
እሺ ሰላም